ሄሎ ተቋረጠ።
አዎ እሺ እሺ ከዛ ልክ product ኡን ስነካው እንትን ነው የሚያመጣልኝ ሙሉ ስሜ ከዛ የትውልድ ቀን ምናምን ከዛ መጨረሻ ላይ ደግሞ የእንትኑ agent በመሆን አብረውን ለመስራት ፈቃደኛ ናችሁ ምናምን tick የሚደረገው okay እሺ እሺ አንዴ እስኪ ጠብቁ ምናልባት እሱን form ዝም ብለው ቢሞሉትም ችግር የለውም እያስቸገሩት ከሆነ ግን እዛ አሁን ቡድን ይፍጠሩ ብሎ ከፈጠሩ በኋላ የክፍያው ላይ ነው የሚያመጣበት አይደለም ገና ቡድን ልፈጥር ስል ገና ቡድን ይፍጠሩ የሚለውን click ሳረገው ስሜን አሁን እንዳልኩ በሁለት page ነገር ከዛ agent መሆን ፈቃደኝነት ሆን ምናምን አይነት ነገር
እስቲ አንድ screenshot ኡን ይልኩልኛል በቴሌግራም የሚያስቸግረውን part የ agent የሚያመጣበት part አለ አይደል እሷን part ገና ሳይገቡ ፊት ለፊት ላይ የትኛውን ሲነኩት እንደሚያስቸግሩት ለማየት ነው በቃ ልክልሃለሁ እሺ ቴሌግራም በዚህ ቁጥር ይጠቀማሉ በዚህ ቁጥር ነው የሚጠቀሙ ቴሌግራም በዚህ ነው አዎ በቃ እኔ hi ይበሉኝና እሱ ላይ ይልኩኛል screenshot ኡ በቃ እሺ እሺ እሺ አመሰግናለሁ